ጤና ይስጥልኝ አሪፍ ሰላም ነኝ። ዋኩም ልርዶ አብሮ ይስጥልኝ። አይ ሁለት ጊዜ ደውዬ ነበርና ስክሪን ሽታ ሻት አድርገህ ላክልን ምናምን ብለው ነበር። ልኬዋለሁ አጋጣሚ
ስለምን ስሞቱ ማለበል
አባያ ሀለፍ ማሰሳ ብር ወደዛ ገብቶብኝ
ድምፆት እየተቆራረጠ አባያ ሀለፍ ማሰሳ
ስሞቱ ማለበል
አባያ ሀለፍ ማሰሳ hello
አባይ ሀለፎ ማሰፋ ነው ያለኝ።
አባዬ ሀለፎ ማሰፋ አዎ።
እሺ screenshot ኡን አላኩልንም እኮ ደንበኛችን ልኬዋለሁ እንጂ በቴሌግራም ስሞትና ስልክ ቁጥሮት ነው የገባው
ቴ- እሱም ኋላ ልኬዋለሁ። እሱም
እናሉ በሶስት ቦታ ልኬዋለሁ።
እ፣ ወይም ደግሞ አልገባም ማለት ነው። ገና load እያደረገ ነው።
እ?
check ያደርግ ወይም load እያደረገ ነው ማለት ነው። ገና check ያደረገ እ፣ right right ሰጥቶኛል።
እሺ፣ እዚህ ጋር የሚታየኝ ስሞትና ስልክ ቁጥሮትን በቅንፍ አስገብተው የላኩት text ነው።
ሁለቱም አደራርቤ
አዎ አንድ ላይ ግን እንትኑ አልገባም። ድጋሜ ላኩ ደንበኛችን እስኪ እሺ፣ እስኪ እደ- እደውልልሻለሁ።